ሄሎ ጤና ይስጥልን።
ሰላም ጤና ይስጥልኝ።
ሮንጎሊ ኳሪ ሀያ ሁለት ነው።
አዎ ነው።
ከአሪፍ ፔነት ዳውንሎድ ያችን አሪፍ ፖስት ማሽን አዎ ኦኬ።
ማሽኑ ላይ ምናልባት እየተጠቀምንበት አይደለም ማለት ያጋጠመ አይደለም ሲልሽ ከስተመሩ አይቀበለው።
እሺ፣ ደንበኛችን ሌላ ያጋጠመ ችግር አለ?
ያጠቃቀም ምንም አያስቸግረን፣ ግን ሰው አይመርጠውም። ብዙ ይቆርጣል ይልና ለመጠቀም ፈቃደኛ አይደለም።
እሺ፣ ደንበኛችን ለሚመለከተው አካል እናስተላልፍልዎታለን። ምናልባት ሌላ ችግር ከገጠሙ ዘጠና ሶስት ዘጠና አምስት ላይ አይ ደውለህ ሌላ ችግር የለም። እናንተ promotion ስሩበት በደንብ ሰው አለመደው።
እሺ፣ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።